ሄሎ
ሄሎ ሄሎ ጤና ይስጥልኝ።
እም
ምን ልታዘዝ?
አይ የሆነ ስልክ ውስጥ miss ሲገባ ነው የደወልኩት።
ሜሴጁ ቴሌዊን ጌም ነው
እ
game ነው ቴሌዊን
የቴሌ ነበር
game ነው ቴሌዊን
ቴሌዊን።
አዎ game ነው
አሀ game ነው።
አዎ አይ አውቄ አውቄ አልነበርኩም።
እሺ እሺ
እሺ